Hello ወይማ network ኳ network ኳ አስቸግሮ እኮ ነው። እሺ ምን አልሽኝ? እ እ አይ በቃ እኔ ከቻልሽ ብትመጪ ከቻልሽ እኮ ዋጋ ብትመጪ ይቀንሳል ይሻላል።
ከመጣሁ ማናጀሮችን እኮ ዋጋ ዋጋ ይቀንሳል ከመጣው ነው እንዴ? በቃሽ የምትልሽ ይችላል።
አይደለ? በቃሽ እንደዛ እንትን ከሆነ ቦታውን እልክልሽ እሺ ማሪ እሺ